Une communauté,
Hello?
savoir communauté. ሄሎ
ይሰማል?
ይሰማል?
ትናንት ደውዬ ነበር። የ- ከቴሌግራም ከሁሉ ስፖርት አካውንት ወደ ቴሌ ብር ብር ልኬ ነበርና እስካሁን አልመጣም። ሁለት ቀን አድርጓል።
ቴሌግራም ላይ ልከዋል።
አዎ ልኬው ያለው
በዚህ ስልክ ነው የላኩት።
አዎ በዚህ ስልክ ነው።
በዚህኛው አላኩም፣ አልመጣልኝም። ቴሌግራም የላኩበትን ስልክ ይንገሩኝ። ሄሎ ሄሎ ይሰማል?
ቴሌግራም የላኩበት ስልክ ይንገሩኝ። በዚህኛው አልመጣም።
ዜሮ ዘጠኝ እ ሰላሳ ዘጠኝ ሰላሳ ዘጠኝ ዜሮ ሰባት የለም፣ በዚህኛው አልመጣም። ደንበኛችን አላኩም በዚህ ስልክ
ቆይ check ላድርገው። እሺ።
Hi ብለው ይላኩልን ቴሌግራም ላይ ወይ
ያ በ በሁሉ ስፖርት account ማለት ነው። ያ ም፣ በመስ በቴሌብር ነው የምልከው አይደል? I mean በቴሌግራም በቴሌግራም።
ይላኩል። አዎ የቴሌግራም ቁጥራችንን የያዙ እሺ ንገሪ።
ዜሮ ዘጠኝ ሰባ ስምንት
ቆይ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
እስቲ ቆይ አንዴ sorry። ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ እሺ